አልሰማም የምትለኝ? እሺ ወይ ሰላም ነው አለሁልህ።
አለን። ከኒሞ ይዤ ነበረ እሺ ይህን እንደ ልታስተካክል ነበር አርባ አንድ ሀያ ሰባት አርባ አንድ ሀያ ሰባት እንደገና ከማኪባ ከሜክሲኮ ወደ ቄራ የሚሄድ አለ። ልንገርሽ ኦርደር ነበር
አዎ እየሰማሁ ነው። አዎ አርባ ሀምሳ አርባ ሀምሳ እና ሁለቱን ፒናችሁን አስተካክልኝ። እሽማ